Hello ጤና ይስጥልን ብሽት ቤት Hello Hello
አቤት፣ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
እስካሁን ድረስ መቶ ምናምን ሺህ ብር ተበላው። ቦነስ የለውም እንዴ?
ማለት ምንድን ነበር የተበላ?
በእንትን በአየሯ
እኮ ቦነስ የለውም ካለ ያው የለውም ነው። ከተበላክ እ እንደዛ ነው።
ከተበላክ ያው ቦነስ ካለው ግን ይገባላል እዛው ላይ እዛው ላይ?
ይደምርላል። አዎ፣ ካለው እዛው ይደምርላል። ያው ከሌለው ተ- ከተበላክ ተበላክ።
ምንም ነገር የለውም ማለት ነው።
አዎ check አድርገው እኮ ካለው እኮ ይደምርልሃል።
እ ያው ከሌለው ደግሞ ከተበላክ ደግሞ ተበላክ ነው።
እሺ፣ እሺ።
እሺ እሺ